Hello ሰላም ጤና ይስጥልን።
ሰላም እንዴት ናችሁ?
እግዚአብሔር ይመስገን።
እ፣ አዲሱን ኮሜዲ ለመግዛት ነበር።
እሺ ማን ልበል ስሞትን?
አቤኔዘር
አቤኔዘር ማን?
አቤኔዘር ናስር።
አንድ ነው።
አዎ አንድ
እሺ VIP ነው መደበኛ?
መደበኛ ይሆናል።
እሺ እሺ መዝግቤያለሁኝ ክፍያውን የ- በሰዓቱ መክፈል ይችላሉ።
Okay፣ እዛ ስ- ስደርስ ማለት ነው።
አዎ ወይም ደግሞ link አለልዎት የኛ የዶንኪቲዩብ ቪዲዮ ላይ stand-up comedy ለመመዝገብ የሚል ኦኬ፣ እዛ ላይም በ mobile banking transfer አድርገው screenshot አድርገው መክፈል ይችላሉ።
ወይ እንደሱ ወይ እዛም ብገኝ ግን ችግር የለውም። አዎ?
ይቻላል። አዎ ይቻላል።
በቃ አመሰግናለሁ። እሺ፣ እሺ እናመሰግናለን።
እሺ።